hello ጤና ይስጥልኝ Best Bet አልገባማ እ ምኑን ያልገባው ሶስት መቶ ብር እዚህ ላይ ላክቼ ነበረ።
አልገባልህም?
አዎ ቅድም ደውዬ አስተካክል አስተካክል ያለው ምናምን አለኝ።
ሀሚዶ ስልክ ይዘሻል እ እ?
እሺ አንድ ቀን ላስተላልፈልህ ልጁን አዋራው እሺ እሺ
hello እ ጤና ይስጥልኝ። ሀምድ ነኝ ምን ልርዳ?
ሶስት መቶ እዚህ ላይ አስገብቼ አልገባኝም።
ምን አልከኝ?
ሶስት መቶ ብር
okay ደውለህ ነበር አሁን?
አዎ አልገባማ እስካሁን
እሺ ቅድም ትንሽ ታገሰኝ ነው አይደል ያልኩ እ ቅድም አዎ update እያደረኩ ምናምን አለኝ።
እኮ ቶሎ instantly ላይገባ ይችላል። ወደ CBE ብር አይደል ወደ CBE account አይደል ያረከው?
አዎ ወደ ወደ ባንክ?
ባንክ ነው። አዎ ትንሽ ጊዜ ይወስዳል። ስለዚህ ትንሽ ታገሰው።
እሺ አባቴ እሺ እሺ እሺ እሺ